hello ሰላም እግዚአብሔር ይመስገን። ድምፅሽ ርቋል። አባት ይቅርታ።
ፒካፕ መኪና የተን ነበረና
ፒካፕ
ሁለት ሺ አስራ ሁለቱ
ሁለት አሎ?
ሺህ አስራ- ሁለት ሺህ አስራ አንድ ሳይሆን double ጋቢና አስ- አስር እና አስራ አራት አለን።
አይ ሲ- single single single king cab ነው ሁለት ሺ አስራ ሁለቱ
በሁለት አሉ?
ሺህ ነው ያለን። ሁለት ሺህ አስራ ሁለት የለንም።
አሁን ቲክቶካችን አሁን እያየሁን ነበር እናቴ
ምን አሉኝ አባት? እሱኛው የለንም። አስራ ሁለቱ የለንም።
ተሽጧል
አዎ
ስንት ነበር ዋጋው
ይቅርታ፣ ከተሸጠ በኋላ price አልናገርም አባት ይቅርታ።
እሺ በጣም እንደሱ አይነት ነገር እናገኛለን
ምን አሉኝ?
እንደሱ ነገር እናገኛለን ወይ ለመዘጋጀት ያህል እኮ ነው ሰሞኑን አዎ ሰሞኑን ደውሉልንና ይገባል። ሰሞኑን ዋጋ እስከ ስንት ነው ግን
ሲገባ ነው የምናውቀው ዋጋ።
እሺ